hello ጤና ይስጥልኝ ቤት
ችግር አለ ዲፖዚት
እሺ ሜሴጅ ቴሌግራም ላይ ላከልን ቴ- ቴ- ቴ- ቴሌብር deposit አለ አዎ አዎ አልገባልህም አልገብም። አዎ ቴሌ- ቴሌግራም ላይ message ኡን ላክልን እሺ ለቻፓ እናሳውቅልሃለን message አዎ
ቴሌ- ቴሌግራም አዎ ቴሌግራም ላይ message ኡን ላክልን እሺ እናሳውቅልሃለን ቻፓ በቻፓ ነው እንልካለን?
አይደለ አዎ እ- እነሱ ናቸው የሚያስተካክሉት እሺ ለቻፓ እናሳውቅልሃለን
እሺ